ጤና ይስጥልኝ። ደግነት ኖት?
አዎ ደግነት።
ከአሪፍ ቤ ነው የምደውልልዎት። ማህሌት እባላለሁ።
okay
አሁን እ፣ የሰጡን ቴሌግራም ቁጥር በዚህ okay።
በደወሉበት ቁጥር እኛም ልናገኙት አልቻልንም። በዚህ ቁጥር ቴሌግራም የለም ይለናል።
okay
ምናልባት ሌላ ስለዚህ ቁጥር አለ?
እንዳስተካክል ሌላ ቁጥር አዎ ሌላ ቁጥር አለኝ።
ወይ እሱን ቁጥር ነግረውን በዛ እንሞክረው።
okay እሺ ዜሮ ዘጠኝ አስራ ስድስት
እሺ ያዝ ዜሮ ዘጠኝ አስራ ስድስት አዎ ዜሮ ዘጠኝ አስራ ስድስት ዜሮ ስምንት ዜሮ ስምንት አርባ ዘጠኝ አርባ ዘጠኝ ዜሮ ስድስት ዜሮ ስድስት
okay እኔም በዚህ ልሞክረው እስቲ።
እሺ አዎ፣ አሁንም የሰጡን ቁጥር ይሄንም እንደዛው ስለሚለን ተመሳሳይ ነገር ነው የሚያሳየው። setting ኡን ያስተካክሉትና በዛ እንሞክረው።
ኦኬ ስለዚህ እሱን አስተካክላለሁ።
እሺ